ሄሎ ሄሎ፣ ሰላም ነህ? ከማ እግዚአብሔር ይመስገን። ቃል ሄዳዮስ አሎ፣ ሰላም ነኝ። እንት- ይህ ስልክ ያንተ ነው እንዴ?
እኔ እኮ brother ኡ ነኝ። እሱ እኮ የለም አሁን አማ ስለለ አዎ።
እኔ እኔ እኮ ነኝ የምጠቀመው አሁን እሱ የለም።
okay፣ አንተ በ- በሱ የምትጠቀመው አንተ ነህ ነው?
አ አ እሱ ለእኔ እንትን ብሎኝ transfer አድርጎ እኮ ነው የሄደው።
እሺ፣ ማን ልበል? ይቅርታ በረከት ነኝ በረከት።
በረከት አ እኮ በቃ እሺ። አይ መዘገበዋለሁኝ በሱ ስም ስላለ shop ኡ ልጠይቅህ ብዬ ነው።
አይ፣ ለእኔ እሱ አሁን እንትን ብሎኝ ለእኔ እንትን ብሎኝ ነው የሄደው አሳውቆ ምናምን እኔ ነው የምጠቀመው። አንድ ወር እኮ ሆኗል።
እኮ በቃ እሺ፣ እልክልሃለሁ በቃ password ኡን። እሺ፣ እሺ፣ መልካም ቀን።